ሄሎ
ሄሎ ሰላም ጤና ይስጥልኝ። ቤተሰብ ቤት
deposit አድርገን አልተመለስንም።
ምን አልከኝ?
deposit ሪፖርት አድርገን ነበረ።
አዎ ማለት አባ ቻፓዎች እየመለሱልን አይደለም። እሺ
እም፣ ምንድን ነው ዛሬ መፍትሄ?
ዛሬ system fail አድርጎባቸው ነው እና እስከ ነገ ጠዋት ታገሱ። እስኪ ዛሬ አዳራቸውን ይመልሳሉ እነሱ፣ እኛ ደግሞ ጠዋት ገብተን እናንተ እንመልስላችኋለን። እሺ
እም፣ እንትን CBE ብር fail አይሰራም እንትን ስላደረገባቸው ላይ ነው።
ነው።
ምን አልከኝ?
CBE አይሰራም እንትን ላይ CBE አይሰራም። አዎ ሲቢ- ሲቦ- ሲቢ- CBE ዎች maintenance ላይ ነን ብለውናል ለእኛ እና ለ customer ኦቻችሁ እንደማይሰራ አሳውቁ ብለውናል። እሺ
እም፣
ግን ያኛው ብር ይገባላል። እሺ ትንሽ ብቻ ጠብቅ አባ።
ነገ ነው ያልሽ ነው።
አዎ እስከ ነገ ጠብቀው ከይቅርታ ጋር። እሺ እሺ አባ።
እሺ ሰላም ይጠን